ሄሎ ሰላም ነው፣ ደህና አመሻችሁ።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ጥያቄ ለመጠየቅ ነበረ። vitamin B twelve check ታደርጋላችሁ እንዴ እናንተ ጋር?
vitamin B twelve እስቲ reception ስልክ ልስጦት፣ ምን አልሽ?
reception ስልክ ልስጦት።
እስቲ ላስቸግርሽ። እሺ እናቴ ዜሮ ዘጠኝ ሰማንያ ስምንት
ዜሮ ዘጠኝ ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አመሰግናለሁ።
ችግር የለም።